ሄሎ ወይ እንዴት አደርክ? ደህና ነህ?
አለሁ።
ደህና ነኝ። እያወራሁበት ነበር።
ቢሮ ነሽ?
አዎ ቢሮ ነኝ።
ኦኬ። አዲስ ከተሞች ደውሏል መሰለኝ ለአእምሮ ምን ብለው እየመለሰች አይደለም
አይደለም። አይ ሰፖርት ፈልጎ መሰለኝ አይዶን ነው።
እኮ ቢሮ ነኝ እንግዲህ ተወከል ቢሮ ደውሎልኝ ነሽ?
አግኝቶኛል። አዎ። ምን ማን የትኛው ወረዳ ነው የደወለው?
እኔ እንጃ። አዲስ ከተሞች support ፈልጎ የተወሰች ቢሮ አልገባችም አለኝ።
አረ ገብቻለሁ፣ መጥቻለሁ። ዝናብም ቢሆን መጥቻለሁ እና ለአእምሮ ደውልለት።
አዎ ደውልለን። ምን ነበር? የት ወረዳ ነው?
እሺ እሺ።
እሺ